hello ጤና ይስጥልኝ ቺፕቺፕ
order ነበረኝና እሺ እስካሁን አልተደወለልኝም።
ትናንት order ያደረጉት ነው አዎ ኮድ ደርሶታል አይደለ
ምን ኮድ ደርሶኛል። አዎ እሺ አንዴ ይታገሱኝ የ driver ስልክ ልንገርሽ እሺ እሺ።
እሺ ዜሮ ዘጠኝ ስልሳ ዘጠኝ
ዜሮ ዘጠኝ ዜሮ አንድ ዜሮ አንድ ሰባ አራት ሰባ አራት ስልሳ
እሺ፣ ዜሮ ዘጠኝ ዜሮ አንድ ሰባ አራት ስልሳ እሺ እናመሰ- አዎ እሺ፣ አመሰግናለሁ።
እሺ እናመሰግ- እሺ እናመሰግናለን መልካም ቀን